ሄሎ ጤና ይስጥልን ብስክሌት ሄሎ
ሄሎ ጤና ይስጥልን
ጣር ውስጥልን ማታ በቻፓ ዊዝድሮ ብዬ ነበረ።
እሺ፣ አልገባም።
አዎ ስምንት ሺ እና አስር ሺ ብር በዚህ በደወሉበት ቁጥር ነው።
አዎ አሁን በደወልኩበት ሄሎ እሺ፣ ያየሁልህ ነው። ትንሽ ጠብቅ። መቼ
ማታ ማታ
አስር ሺህ እና ስምንት ሺህ ነው።
አ
እሺ፣ አፕሩቭድ አድርጌልሃለሁ። ትንሽ ጠብቀውና ይገባል። እሺ እሺ፣ ቴንኪው